እንዲቋረጥልኝ ፈልጌ ነበረ።
Hello ጤና ይስጥልኝ። Hope Entertainment ስንዱ ነኝ። እባክዎ ምን ልርዳው?
ራዲዮን እያዳመጥ ነበረ እና ለማቆም ፈልጌ ነው እየቆረጠልኝ ማለት ነው።
ሙሉ አገልግሎቱን ለማቋረጥ ነው።
አ-
እሺ ዘጠና ሁለት ስልሳ ሁለት ላይ ደውለው ሶስት ቁጥር ሲጫኑ ያቋርጣሉ።
ዘጠና ሁለት ዘጠና ሁለት ስልሳ ሁለት ላይ ደውለው ሶስት ቁጥርን ይጫኑ።
እሺ።
እሺ ስለደወሉ እናመሰግናለን። መልካም ቀን።